የጤና ባኮመልኳ
hello፣ የጤና ስለ
አምቡላንስ ፈልገን ነበረ ከየት ነው?
ከለቡ ለቡ ስታር ወደ ጥቁር አንበሳ።
ወደ ጥቁር አንበሳ አዎ።
የታካሚውን ትነግረኛለህ?
እ እ?
የታካሚውን ትነግረኛለህ?
ታካሚው ስም ሁኔታ
ሁኔታ ስትሮክ ነው እ፣ ስሮክ ነው።
ስትሮክ ነው እና ወደ stroke unit እዛ emergency እንዲገባ ነበረ የተፈለገው። stroke communicate አድርጋችኋል? ጥቁር አንበሳ
liaison communicate አላረግንም። ቀጥታ በ emergency እንዲሄድ ነበረ።
liaison communicate ካላደረጋችሁ እኮ አይቀበሉም።
okay አረ አይቀበሉም። አዎ። ስለዚህ መጀመሪያ communicate አድርጉ liaison፣ እ።
ከዛ ደውሉለት።